ሄሎ ጤና ይስጥልኝ። ሄሎ አይሰማም?
ሄሎ
ሄሎ አይሰማም?
እሰማለው
ተደውሎ ነበር
ሄሎ ተደውሎ ነበር።
መቼ እ ሄሎ ተደውሎ ነበር ከሁዳ ቫይክል ማኒፋክቸሪ ነው የደወልኩልክ መልሼ።
ደውልኩ በርኩ ነው ወላ ምን ደውል ነው